આવે ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ ቴሌቪዥን
አብሮልን
አለን ምን ልርዳዎት ሄሎ
ዊክሊ ቦይስ ምናምን ብሎ ተለ የተወሰ የሆነ ሜሴጅ መጥቶ ነበርና ገብቻለሁ።
ቴሌቪዥን ጌም ነው
እም?
ቴሌቪዥን game ነው game ኦቹን ሲጫወቱ ደግሞ ብዙ ሽልማቶች አሉት ላፕቶፕ ከአምስት ብር እስከ አምስት መቶ ካርድ ያሸልማል
አቤት ሙሉ መረጃ ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
ኮከብ ዘጠኝ ሰማንያ አምስት መሰላል አዎ፣ አንድ ቁጥር ላይ እ፣ ስለተመዘገቡ ሶስት ቁጥር ለመጫወት
ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስን ሞክሩ የሚል ይመጣልዎታል።
ሶስቱ ሲጫን
አዎ አዎ፣ መርጠው ጌሞቹን ይጫወቱ። በድረገጽም ገብተው መጠቀም ይችላሉ።
እሺ
እሺ፣
አመሰግናለሁ።
ምንም አይደለም።